ያገል ልጅ ወገኔ ወገኔ ያገል ልጅ ወገኔ ወገኔ ያገል ልጅ ወገኔ ወገኔ እንደው ልሻለው ወገኔ ወዳጄ ዘመዴ ወገኔ እንደው ልሻለው ወገኔ ወዳጄ ዘመዴ ወገኔ እንዳልተወለድሽኝ ወገኔ እያወቀ ወዴ ወገኔ እንዳልተወለድሽኝ ወገኔ እያወቀ ወዴ ወገኔ እኔ ወድሻለሁ ወገኔ ያንቺ መውደዴታል ወገኔ እኔ ወድሻለሁ ወገኔ ያንቺ መውደዴታል ወገኔ አይንሽ እንደረኛ ወገኔ ሰው ይመለከታል ወገኔ አይንሽ እንደረኛ ወገኔ ሰው ይመለከታል ወገኔ
ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ተውታው ያገሬ ልጅ ወገኔ ካንዴ ረጋደግ ነው ወገኔ እዚያም እዚያም ያለ ወገኔ መውደቂያው የትም ነው ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ተው ያሉ ግን ባይሆን ወገኔ በል ያሉት ይመስል ወገኔ ትወዳለህ ወደል ወገኔ ትጭናት ይመስል ወገኔ እግዚአብሔር ይማርህ ወገኔ ለያዘ በሽታ ወገኔ ትመታ የለም ወይ ወገኔ የለቀቀ ደታ ወገኔ ወገኔ ወገኔ ወገኔ ያገር ልጅ ወገኔ ወገኔ ያገር ልጅ ወገኔ ወገኔ እኔ ወድሻለሁ ወገኔ ማልወድሽ መስዬ ወገኔ እኔ ወድሻለሁ ወገኔ ማልወድሽ መስዬ ወገኔ ሌሊቱ እንዲነጋ ወገኔ ቀኑ እንደሚሽብዬ ወገኔ እኔ ወድሻለሁ ወገኔ ያንቺ መውደዴታል ወገኔ እኔ ወድሻለሁ ወገኔ ያንቺ መውደዴታል ወገኔ አይንሽ እንደረኛ ወገኔ ከብት ይመለከታል ወገኔ ሰው ይመለከታል ወገኔ ሰው ይመለከታል ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ቁልቢ ገብርኤልን ወገኔ ትሰማለህ አሉ ወገኔ ያራዳው ጊዮርጊስን ወገኔ ትሰማለህ አሉ ወገኔ መሰደቁ ነው ወይ ወገኔ ሰውዬ በደሉ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ መላንተ ማመለን ወገኔ ልቤ ላንተ ሞቶ ወገኔ ያልከላይ ምስክር ወገኔ የለውም አይከቶ ወገኔ ይሄ ኑሮና ወይ ወገኔ የኖሮ ኩሊታ ወገኔ ከፍ በይ ዝቅ በይ ወገኔ እያሉ መኝታ ወገኔ ወገኔ ወገኔ ወገኔ ያገር ልጅ ወገኔ ወገኔ ያገር ልጅ ወገኔ ዋለዋ እንደ ቆራሪት ጣራ ለጣራ እንደ ሺራሪት ጓሮ ለጓሮ አንቺ ስጠብቅ ንፋስ ወሰደኝ እንዴት የብብቅ ይብላኝ ላንቺ እንጂ ምስጋና ላጣሽ እኔስ ተገብኩሽ ብንዬ መጣሽ ወገኔ ያገል ልጅ ወገኔ ወገኔ ያገል ልጅ ወገኔ ወገኔ እንግዲህ በቃሽኝ ወገኔ እረሳውሽሽኝ ወገኔ ከእንግዲህ በቃሽኝ ወገኔ እረሳውሽሽኝ ወገኔ እንደደረቀጠች ወገኔ እየጣርሽ ያጣችኝ ወገኔ እደስ መስሎኝ ነበር ወገኔ እኔስ መስሎኝ ነበር ወገኔ የምታጣልቅኝ ወገኔ እኔስ መስሎኝ ነበር ወገኔ አብረሽኝ ከራሚ ወገኔ አንቺ መስኖዋ ወገኔ አንቺ መስኖዋ ወገኔ በየደጁ ቋሚ ወገኔ አንቺ መስኖዋ ወገኔ አንቺ መስኖዋ ወገኔ በየደጁ ቋሚ ወገኔ በየደጁ ቋሚ ወገኔ
ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ በልቤ ላይ መንገድ ወገኔ መቼ ነበረበት ወገኔ በለን ግዛሰውነት ወገኔ ተመላለስበት ወገኔ በለን ግዳ ሰውነት ወገኔ ተመላለስበት ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ አንጀቴን ብላው ወገኔ አልተለቅልቅም ወገኔ አለጌ ፍቅር ጣም አቅርቦ ወገኔ ልቤን አንተግጠው ወገኔን እንደ ስድስት ወር ልጅ ወገኔ ሰበብክ እየበዛው ወገኔ ወገኔ ወገኔ ወገኔ ያገር ልጅ ወገኔ ወገኔ ያገር ልጅ ወገኔ ወገኔ ያገር ልጅ ወገኔ ወገኔ